Education business and
ሄሎ ሄሎ
ሄሎ፣ ሰላም ጤና ይስጥልኝ። ቴሌቪዥን
ያ መጫወቻ እንዴት ነው የሚጫወት አላውቅም። ለዛ ነው አ ኮከብ ዘጠኝ ሰማንያ አምስት መሰላል
እህቴ።
እዛ ላይ አድርገው ከዛ እም፣ እ፣ coin ይገዛሉ።
እም።
መጫወቻ ማለት ነው።
አዎ፣ እና ብር ውስጥ ዘግነውን አይደል? በአየር ሰዓት አይሆንም፣ ምን አሉ?
በአየር ሰዓት አይሆንም። በብር ነው አይደል? cash ውስጥ ካለ ነው።
አዎ ስልኮት ላይ ካርድ መኖር አለበት።
okay፣ በአየር ሰዓት እስታ
ባየ- በፓኬጅ ነው።
አ በፓኬጅ በፓኬጅ አይሆንም፣ ይቅርታ።
አይሆንም።
አዎ እ፣ ያው ስልኮት ላይ ካርድ መኖር አለበት። በቀን ከሆነ የተመዘገቡት ሁለት ብር መኖር አለበት። በሳምንት ከሆነ አስር ብር መኖር አለበት።
okay እሺ።